ሰላም ነው?
እግዚአብሔር ይመስገን።
የሆነች መረጃ አለ።
እሺ ምን ነበር የፈለጉት?
ቲኬት ዋጋ
ሄሎ እ? አቤት ምናለን ደንበኛችን?
የቲኬት ዋጋ ፈልጌ እሺ የየት ሀገር?
ከአዲስ አበባ
ከአዲስ አበባ ወዴት?
ሚላን
ምን አሉ?
ሚላን ሚላን ሮም ሚላን አ አዳማ ሚላን። እሺ one way ነው ወይስ round?
ዋን ዌይ ምን አለን ደንበኛችን?
ዋን ዌይ ዋን ዌይ።
እም እሺ ማ- ለዛሬ ነው የፈለጉት?
አ ዋይ ዋጋው ሞት
እሺ one way። አዎ እሺ ደንበኛ ትራንዚት ስራ አለው ትራንዚት አለው እ እ ትራንዚት አለው
ምን አለን ደንበኛችን?
transit transit አለው ወይ ነው ትራንዚት አለው እ ከሚላን
አይ ከዚህ ከአዲስ አበባ እ፣ ትራንዚት ሳይሆን አለ ግን ዋጋው ስለሚለያይ አንዴ መስመር ላይ ቆዩ።
እሺ እሺ።
እሺ፣ ደንበኛችን መስመር ላይ ነው።
አ ሀያ ስምንት ሺህ ሁለት መቶ ሰማንያ ዘጠኝ ብር ለነገ ማለት ነው።
ከአዲስ አበባ አዎ ለዛሬ ጣሊያን ማለት ነው።
ለነገ እንደዛ ነው ያለው።
ከአዲስ አበባ ጣሊያን ማለት ነው።
ምን አሉኝ?
ከአዲስ አበባ ጣሊያን አዎ ማለት ነው።
አዎ ሀያ ስምንት ሺህ
ሀያ ስምንት ሺህ ሁለት መቶ እ ሰማንያ ዘጠኝ ብር።
አሁን ነገ የሚወጣ አለ አዎ ነገ አለ።
order ማድረግ ይችላል።
አዎ ዛሬ መቁረጥ እሺ።
ይችላሉ ለነገ ማለት ነው።
እሺ አመሽ ሌላ ጥያቄ ያለት ደንበኛችን?
ሌላ የለም ኖረኝ እንደዚህ ሄሎ ቪዛ ስለደወሉልን እናመሰግናለን። መልካም ቀን።
እሺ